Hello? Destiny?
እግዚአብሔር
Vardas business ነው።
እ Vardas business ነው ደመያች
እግዚአብሔር ይመስገን።
እ Vardas business ነው የደወልኩት።
አዎ አበስ ልትሽልስ
ከአሪፍ ፔ ነው እየደወልኩ ያለሁት። ሰላም እባላለሁ። እ እሺ።
ባለፉት ቀናት transaction ስራ ላይ ያለበት POS machine ኑ ያጋጠሙት ነገር አለ ወይ ለማለት ነው።
እ
POS machine ኑን እየተጠቀሙበት ስላልነበረ transaction ስላልነበረው ያጋጠሙት ነገር አለ ወይ ለማለት ነው፣ ለመጠየቅ ነው።
የምን POS machine ነው?
የአሪፍ ፔ POS machine
ማብዛት
የአሪፍ ፔ POS machine እያየንበት አለት ነው።
Okay። አሁን ትንሽ ስራ ስለቀዘቀዘ ለዛ ነው።
እንጂ ያጋጠሙት ችግር የለም POS machine ኑ ላይ
አይ እስካሁን ችግር የለውም፣ ግን ያው ትንሽ ት- አየሩ የቀዘቀዘ ስለሆነ ለዛ ነው።
እሺ ደንበኛችን ምንም አይነት ችግር ካጋጠሙት በዘጠና ሶስት ዘጠና አምስት ላይ ደውለው መጠየቅ ይችላሉ።
እሺ እናት እሺ።
እሺ፣ እናመሰግናለን። መልካም ቀን።